hello ጤና ይስጥልኝ ችግር hello ጤና ይስጥልኝ አብሮ ይስጥልኝ ትዕዛዝ ለማዘዝ ፈልጌ ነበር
እሺ የሚያዙት app ኡ ላይ ነው ቺፕ ቺፕ app ኡን አውርደዋል አሀ በሞባይል እሺ እሺ ከ Play Store ያወርዳሉ አዎ ከዛ በኋላ እዛው ላይ ያው የተለያዩ item ኦች አሉ እዛ group create ነው የሚያደርጉት ያው personal ም order ማድረግ ይችላሉ ግን personal ሲሆን የ delivery የሚቆርጥቦታል የ item ኦቹም ዋጋ ይጨምራል አሀ እንደዛ ነው እሺ አዎ እና በ group ሲሆን ሶስት ሰው ነው የሚያስፈልገው እዛው አዎ ክፍያ ያደርጉና ከዛ ያው ክፍያው የሚሆነው በቴሌ ብር ነው ማለት ነው okay ቴሌ ብር እሺ location እሱም ማውረድ ያስመርጦታል።
ያስፈልጋል እ ቺፕ ቺፕ app ኡን ብቻ ነው የሚያወርዱት ቴሌ ብር ማለት ነው ሌሎችን እም okay አዎ አሁን ላይ ያው እኛ በቴሌ ብር ነው እያስከፈልን ያለ ነው እሺ እሺ እሺ እሺ አመሰግናለሁ ግራ የገባዎት ነገር ካለ መልሰው ይደውሉልን እሺ እሺ እናመሰግናለን መልካም ቀን